ይስጥልኝ አሽኩኝ ሰላም ነው ይባኩ
እኔ የምልሽ በቴሌ ብር ክፍያ ፈጽሜ ወደ ኩክ ብር ማለት ነው አልገባም። ቴሌ ብሩ ላይ ቆርጧል።
ከቴሌ ብር እኛ ጋር ደውለው አስመዝግበው ነበር።
እ?
እኛ ጋር ደውለው አስመዝግበው ነበር። መሄድ
አላስመዘገብኩም።
ማለበል
ስም ቶፊቅ ዙቤር። በዚህ ስልክ አይደለም
ማን አሉኝ?
በዚህ ስልክ አይደለም።
እሺ ስልክ ቁጥሩን ንገሪ።
አርባ ስድስት ዘጠና ሶስት ሰማንያ አራት አስራ አምስት አርባ ስድስት